ምዕዋድ ምዕዋድ ዘፈንጠር ልደታ ደብሩ ሰብ ለንጉሥነ ተክለ ሃይማኖም ደብሩ ሰም ለንጉስ እነ ተክለ ሃይማኖ ትመስ እድ ደብረ ሲና ትመም ትመስ እድ ደብረ ሲና ትመም